Hello?
Hello ጤና ይስጥልኝ። እንዴት አመሻችሁ?
እግዚአብሔር ይመስገን። እንዴት አመሹ?
እግዚአብሔር ይመስገን።
እሺ፣ ምን እንታዘዝ?
ኧረ Hello?
እንትን ለመጠጥ ድንቅ ልጆች እሺ፣ እድሜ- እሺ፣ እሱ ብድግ ደግሞ ጠብቆ ነው። እድሜዋ ስንት ነው?
እም?
የሚጠቁማት ህፃን እድሜዋ ስንት ነው?
አምስት ዓመት
ምንሽ ነች?
የእኔ
አክስት ነች ማለት ነው።
አዎ
እሺ፣ ይቻላል። እድሜ- ስሟ ማን ነው?
መርዓተ ድንግል
ምራተ ድንግል።
አዎ
እሺ፣ አንዴ ጠብቂ። እድሜዋ ስንት ነው?
አምስት ዓመት Hello?
ነው። አሁን ወደ ስድስት የሚገባ ነው። አምስት ዓመቷ
አይ አ- እ፣ ወደ ስድስት የሚገባ አንፈልግም። ከይቅርታ ጋር እኮ ገና አንድ ዓመት ይቀራታል። ስድስት ወር ሰባት ወር ነው ይቀራታል።
እንዴ? እሺ፣ እድሜዋ አምስት እሺ፣ ሴት ነች አይደል?
አዎ የህፃኗ ቤተሰብ ስልክ ንገሪኝ።
የህፃኗን ቤተሰብ ስልክ ሄላ ሄላው